የሚናገጭ ቤት ጤና ይስጥልን። በፊት ቤት ቤቲ ነው የምንረዳው።
ጤና ይስጥልን።
ሄሎ አቤት፣ ሰላም
ይህኛው ቁጥር በቴሌ ብር ገንዘብ ልኬ አምስት ሺህ ብር ምን አልከኝ?
ይህኛው ቁጥር አሁን ያናገረበት ይህኛው ቁጥር ማለት ነው።
እሺ፣ ስንት ብር ነበረ?
ገንዘቡ ከቴሌ ብር አምስት ሺህ ብር ልኬ ወደ ኦሮሚያ ባንክ ማለት ነው በኢግል እዛ ከቤት ቤት ወደ ኦሮሚያ ነው የላከው።
አዎ እሺ፣ ጠብቀኝ፣ አንዴ እና- ቼክ ላድርገው።
እና ገንዘቡ ይሄ ነው። ነው አይቶ አሁን ይብስ ገደኝ እኮ ከላይ ወን ቱ ሰደንካ ለጋብ ቆም
ስንት ብር
አምስት ሺህ ብር መች ነበር?
እ በአስር በአስር ነበረ በማታ ነበረ ያ ትላንት አስር
ትናንት ማታ ማለት ነው በሌሊት አዎ ሰባት ሺህ ብር ነበረና አምስት ላኩት ሁለት ሺህ ብሩን ብቻ ትራንዛክሽን የለም ማሴት የለም ምንም አንድ አያሳይ ጥያቄ መልስልኝ፣ ይቅርታ። አስር እሺ።
አምስት ሺህ ብርና ሰባት ሺህ ብር ነው የቀረብህ።
እኔ ምድም ቴሌ ብር የነበረው ሰባት ሺህ ብር ነው ከዛ አምስት ነው የላኩት አምስት ነው እኔ የት እንደገባ
ከቤት ቤት አስወጥተህ ነው ወደ ቤት ቤት አስገብተህ ነው?
አዎ አዎ ምን ያ ምን
ገንዘቡን
እኮ አስወጥተህ ነው አስገብተህ ነው?
ያ አምስት ሺህ ነው ላኩት። ዋው ውትድራዊ አድርጌ ማለት ነው። እሱ ነው አለ የለም ያ?
አስር አምስት ሺህ ብር ጭራሽ ትራንዛክሽን አል- አላረክም እንደሱ።
ሰባት ሺህ ይው አወጣው ከቤስቲ ሰባት ሺህ ነው አምስት ሺህ ነው ሰባት ሺህ ነው መጀመሪያ ያወጣው አምስት ሺህ አልከኝ እኮ አይደለም ሰባት ሺህ ነው
ሰባት ሺህ ደግሞ ገብቶልሃል ወደ ቴሌብር account ዜሮ ሰባት ሰላሳ አራት ሰላሳ አዎ ዘጠኝ ሀምሳ ሁለት ገባ።
ላይ ከገባ በኋላ ከቴሌ ብር አምስት ሺህ ላኩታል። ከዛ ወዴት በኋላ ያ ወደ CBO በኢብር እኮ ላይ ቴሌብር ደውለህ ጠይቃቸዋ
OK እናንተ እዚህ ቴሌ ከቴሌብር ወደ ኦሮሚያ ባንክ አስተላልፌ ያልገባልኝ በላትና ጠይቃት ቴሌብር እሺ ደውለህ እሺ
ስለው አይ